አሜን። Thank you።
እሺ ሰርቷል። አይደል?
አዎ ሰርቷል።
መልካም። እሺ በጣም ምንድን በጣም ያልከኝ outgoing ችግር
outgoing ላይ እንትን እፎይ ብሎ አይመጣም አይደል አላችሁ
አዎ እንትን እፎይ ብሎ ማለት ስም ነው።
ስሙ ላይ ነው እና እንጂ nine four four six አዎ፣ ብሎ ነው four- የሚወጣው ሲወጣ
አዎ እንትን እ፣ ከእነሱ ጋር የሆነ ነገር እያወራን ነው እንደዚህ እንዲወጣ ለብዙ ሰዎች እና እሺ premium እንደ premium feature ስለሆነ መግባት አለበት እያልናቸው ነው። እሺ እሺ ካሉ እንትን እሺ እንላለን፣ push ግን እያደረግን ነው፣ እኛም እንፈልገዋለን።
nine four four six ብሎ ግን ይወጣል አይደል
nine four four six ም short code ም አያወጡም። caller ID እነሱ set ማድረግ እኮ አይችሉም።
okay long አይችሉም number ኡ okay ነው እሺ የሚወጣው፣ ግን ሲደውሉ long number ኡ ላይ directly okay ወደ queue ነው የሚገባው አሁን።
okay እሺ okay በጣም አሪፍ ስለዚህ አይ በ- think ይሄ ሰርተዋል አዎ፣ ይሄ ሰርተዋል አዎ፣ መሰለኝ እ፣ በጣም ነው የማመሰግነው እሺ thank you ችግር የለውም ችግር የለውም።
okay እሺ issue any ያው problem ካለ ያው ደወልን አላቀሙም እሺ ቻው text ም አድርግልኝ ካላነሳሁልህ። እሺ እሺ በጣም አሪፍ thank you በጣም ችግር የለም ችግር የለም። እሺ እሺ ቻው።